ሄሎ ሄሎ።
ሰላም ጤና ይስጥልኝ።
በሬዲዮ እያዳመጥኩ ነበርና ተመዝገቡ ብለው እሺ አዎ፣ የቤት ቤት መግዛት ፈልገው ነው
ነው እንዲ
ቤትና ወይም ደግሞ share አክሲዮን ሽያጭ አለን።
እሺ share አክሲዮን ሽያጭ እንዴት ነው?
እሺ አሁን ስምና ስልክ ነው እየመዘገብን ያለ ነው።
እሺ ጊዜው ሲደርስ ሐምሌ አንድ ላይ ደውለን ያለውን መረጃ እንነግሮታለን። ስሞትም አልበል
አብዲ አብዲ።
አ እሺ እሺ። ስልኮት አርባ ዘጠኝ ቤት መጨረሻው አርባ ነው አይደለ?
አ እሺ እሺ። እንደውሎታለን ሐምሌ አንድ ላይ። እሺ መልካም ዜናት